ጤና ይስጥልኝ አልሽኝ የደነኛ ኮምዘንቻው
ከማማስኪችን አራት ኪሎ ግራም ነበር ምደውልሽ ወረቀት ወርሳና ንገሪያችን በሚለው ዝግጅት ላይ ጤና ይስጥልኝ አልሽኝ የደነኛ ኮምን ልርዳው
ከማማስኪችን ነበር ምደውልሽ ነው። ሄሎ አሁን ይሰማል። ትንሽ ድምጾ ትርቋል።
ከማማስኪችን አራት ኪሎ ነው ምደውልልሽ።
እሺ ምን ልርዳውት?
ወረቀት ጨርሰን ነበር እናንተ ጋር ነው እንትን የምንለው?
አዎ እኛ ጋር ማመልከት ይችላሉ።
አዎ ወረቀት ጨርሰን ነበረ።
እሺ ለማያችን Mama's Kitchen አራት ኪሎ branch ነው ያሉኝ አይደል? የእርስዎን ስም ማን ልበል። አራት ኪሎ branch ነው ያሉኝ አይደል?
አዎ አራት ኪሎ ግራም እሺ ስሞትን ማን ልበል።
እኔ በእምነት ከሰሪዋ ነው።
በእምነት አዎ
እሺ። በዚህ ስልክ ቁጥር እናገኞታለን ለማያችን?
ምን አልሽኝ?
በዚህ ስልክ ቁጥር ማግኘት እንችላለን እርስዎ?
አዎ አዎ እሺ የድርጅት ስልክ ነው ከደወልሽ ታገኘኛለሽ።
እሺ። ለጊዜው የሚጠቀሙበት የለዎትም ወረቀት?
ውስጥ ያለው ብቻ ነው ያለው፣ እሱም ትንሽ ነው ያለው ሊያልቅ ነው።
እሺ ለማያችን በጣም ከቸገሮት ከሌላ POS machine ላይ የሚሆነው ካገኙ ይጠቀሙ። እኔ አመለክትልዎትና ይመጣልዎታል የወረቀቱ። እሺ ሌላ ምረዳውስ ነገር አለ?
አይ ሌላ እንትኖቹ እያስቸገረ ነው። እዛ ጋር ደውዬላታለሁ ቻርጃርጅ ምናምን ብላኛለች። ወረቀት እያለው ወረቀት የለውም እያለኝ ነው።
ወረቀት እያለው ወረቀት የለውም ይላል።
አዎ ወረቀት የለውም በቁጥስ ይላል፣ ግን ውስጥ ወረቀት አለ።
እሺ connection ኑን check አድርገውታል? connection አለው?
charge ሊሆን ይችላል፣ connection አለው። ቻርጅ ሊሆን ይችላል ብላኛለች። ቻርጅ እያረኩት ነው እና እሺ እሺ፣ እሱንም check ያድርጉ። ካልሆነ ደግሞ restart አድርገውት ይሞክሩት። አጥፍተው ድጋሚ አብርተው ይሞክሩት።
restart አድርጌዋለሁ፣ ብዙ ጊዜ አድርጌዋለሁ፣ ግን ልክ አይልም።
ያው data ው data ው ነው አይደል ያበሩት? ዋይፋዩን ጠፍቷል።
አዎ፣ ባ- data ነው።
እሺ ደማያችን ካስቸገሩት መልሰው ይደውሉልን ይሞክሩትና። እሺ እናመሰግናለን። ሌላ የምንረዳውት ነገር አለ?
አይ ሌላ የለም። በቃ ወረቀት ችል- ብቻ እንዳትረሳ።
እሺ ያመለክትሎታል፣ እሱን ያመጡሎታል። የኛ technical team ኦች ስለደወሉ እናመሰግናለን። አገልግሎቱ ላይ ያሉትን ሀሳብ አስተያየት ከሚሰሙት ድምጽ በኋላ ያስቀምጡ። መልካም ቀን።